ሄሎ hello፣ አቤት። አል- አልደረሰኝም። የአሁኑ ልጅ ነበርኩኝ። እንደዚህ ይቆያል እንዴ process ብሎ?
ምን ዊዝዶ አድርገህ ነው?
አዎ ጆ አድርጌ እኮ ነው።
የቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ሰባት ሀምሳ ሰባት ዜሮ ስድስት ዜሮ ስድስት ሀያ አንድ ሀያ አንድ አስራ ሰባት ሰባት እሺ ስንት ብር ነበረ?
አምስት መቶ ብር ነው።
ዘጠኝ ብሎ የሚጀምረው ነው ዜሮ ዘጠኝ ብሎ የሚጀምረው ዜሮ ዘጠኝ ዜሮ ዘጠኝ ብሎ ጀምሮ
አዎ process ላይ ነው። እሺ ትንሽ ይቆያል። አንድ ሁለት ሰዓት ነጻ ነው።
አንድ ሰዓት ይቆያል።
አዎ እሺ እሺ።